ጤና ይስጥል ዋሽንግተን የህክምና ማዕከል
አብሮች ክልን ህክምና ፈልጌ ነበር።
የምን ህክምና
የግርዛት
ምን አሉኝ?
የግርዛት
እሺ መምጣት ይችላሉ።
አ- አድራሻ የት ነው?
ቦሌ ቡልቡላ
ወደ ቡልቡላ አ
አ፣ በቃ እሺ። መቼ እንጣ?
anytime በተመቸው ሰዓት መምጣት ይችላሉ። ሁልጊዜም እንሰራለን።
እናዋለን።
አ
እሺ በቃ